ወደ ቴሌግራም ላክ ተብዬ ነበርና screenshot አድርጋ ልክ ያለው hello፣ ይሰማውታል?
አዎ ይሰማኛል። ወደ ቴሌግራም screenshot አድርገ ላክ ተብዬ ነበርና ልክ ያለው እሺ፣ ማን በሚል ስም ነው የላክልን? ደንበኛችን ምን አልሽኝ?
መስመር ላይ ያለው አዎ ኢዛና ኢዛና።
እሺ፣ ደንበኛችን የላኩት screenshot ደርሶናል። ለባለሙያዎቹ እናስተላልፋለን።
እሺ የሚሰራው መቼ ነው? መልስ ይጠብቅ። መቼ ነው መልስ?
እ፣ በዚህ ሰዓት ማለት አንችልም፣ ግን አሁኑኑ ስለምናስተላልፍ ባለሙያዎቹ ምላሽ ሲሰጡ እናሳውቀውታለን።
እሺ እሺ፣ መልካም ምሽት።